Hello፣ አቤት። ሰላም ነው?
ሰላም ዋሽንግተን የሕክምና ማዕከል ነው የምንረዳውት?
አምቡላንስ ፈልገን ነበር። እዛ CT scan ነገር ታዘን ከምኒልክ ሆስፒታል።
እንዴ
እ? እ?
እየሰማው ነው።
ምን አልኩኝ? ምን አሉኝ?
እየሰማሁት ነው። ይንገሩኝ።
እ፣ እዚህ CT scan እ፣ እንድንነሳ ከዚህ ታዘን ነው ኦ፣ ከምኒልክ
Alright መጀመሪያ አምቡላንስ በነፃ ነው፣ ችግር የለውም። ግን ምን CT scan የታዘዘላችሁ ኦኬ። ከባለሙያ ጋር አገናኘሁት ወይ?
ይሻላል?
እሺ፣ እሺ።